ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን።
Donkey Tube ላይ እሸቱ ያስተዋወቀውን ማስታወቂያ አይቼ ነበረ ለመመዝገብ ለስራ።
እሺ፣ link አለ ቪዲዮ ስር።
ምንም አይነት የተቀመጠ link የለም።
ቪዲዮን አይተሽዋል? ከቪዲዮ ስር link አለ።
ከቪዲዮ ስር አለ።
አዎ፣
በእሱ በ link ኡ ነው የምልከው።
በ link ኡ ተመዝገቢ። የሚጠይቅሽን information አስገቢ።
እሺ፣ አመሰግናለሁ።
እሺ
እሺ